Hello ጤና ይስጥልኝ። እንግዲህ ምን ልርዳዎት?
ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው?
ወዲህ ነበረ ሁላይ እሺ
ምንም confirmation ምናምን አልተላከልኝ። በአስራ ስድስት ነበር ያላችሁት አይደለ? መጋቢት የሚጀምረው አ- አዎ፣ መጋቢት አስራ ስድስት ነው።
እ፣ እኮ ምንም የተላከልኝ ነገር የለም። በኢሜይልም ምናምንም communicate አላደረጋችኝም እና
እሺ እንልክልዎታለን። ስልክዎትን ይንገሩኝ እስኪ።
ዜሮ ዘጠኝ አርባ ሶስት አርባ ሶስት
ዜሮ ሶስት ዜሮ ሶስት ሀምሳ አምስት ሀምሳ አምስት ዘጠና ሁለት ዘጠና ሁለት ቴሌግራም ላይ እንልክልዎታለን።
በቃ መልካም። እሺ ሙሉ ክፍያ እሺ ከፍያለሁ።
እሺ እጠብቃለሁ። እሺ እሺ። ስለ ደወል እናመሰግናል። ያው ትንሽ standup comedy ስላለ busy ስለሆነ ነው። በጣም ይቅርታ።
እሺ እሺ እሺ። መልካም ምሽት።
አሜን።